hello ሰላም ጤና ይስጥልኝ። ቤት ቤት ቤት አቤት፣ ሰላም ነው?
እግዚአብሔር ይመስገን።
እ፣ በእናትሽ እ፣ ማውጣት ነበረ withdraw ለማድረግ ምን አልከኝ?
ብር ማውጣት ከአካውንቴ እሺ፣ እሺ።
እና እንደ እንግሊዝ ሳወጣ ዜሮ ዜሮ ነው፣ ምንም አይሰጥም። እንዴት ነው ቢሮ ድሬዳዋ ቢሮ የለም እንዴ?
አልገባኝም ጥያቄ ወንድም።
እ፣ ከኔ አካውንት ከቤስት ቤት አካውንቴ እሺ፣
ብር ለማውጣት
ወደ CBE ወይም ወደ ቴሌ ብርህ።
አ ወደ ቴሌ ብር እሺ፣ ምን ይልሃል?
ዜሮ withdraw ስለው ዜሮ ዜሮ ብቻ ነው የሚሰጠኝ።
OK፣ በዚህ ሳምንት ውስጥ እ፣ መቶ ከመቶ ሺህ ብር በላይ የሚሆን አውጥተሃል እንዴ?
አዎ እኮ ለዛ ነዋ። እንደዛ ደግሞ ከሆነ ማለት ነው እ፣ አ።
ከመ- አንድ ሰው በቀን ውስጥ ከ- ከሀምሳ ሺህ ብር በላይ ማውጣት አይችልም። በሳምንት ውስጥ ደግሞ ከመቶ ሺህ ብር በላይ ማውጣት አይችልም። ከዛ በላይ ማውጣት የምትፈልግ ከሆነ ግዴታ እዚህ ቤት ቤት ላይ አካውንት upgrade መደረግ አለበት። ስለዚህ upgrade ይደረግልህ።
አዎ እስቲ ንገር የቤስት ቤት ቁጥርህን።
ዜሮ ዘጠኝ አርባ እሺ
ስልሳ ስድስት ስልሳ ስድስት ሀያ ሁለት ሀያ ሁለት ስልሳ ሶስት እሺ በቃ ይደረግልሃል። እሺ ወንድም አዎ ባለፈው ይደረግልሃል ብለው እንደዛ ቀሩ። አንቺ እንደዛ እንዳይቀር ያ አይ አልቀርም፣ upgrade ይደረግልሃል። ዛሬ አሁን እም፣ ካልወጣ check አድርገውና ማናጀራችን አሁን ያደርግልሃል። ከወጣ ነገ ጠዋት ያደርግልሃል።
እሺ እሺ እሺ አየሁ።
አባቴ